ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
ከዘመን ቤት ጋር እየሰራ አይደለም እንደ ዛሬ ብያለኝ።
እያስቸገሩት ነው።
አዎ አ- አሪፍ ኢዝነት ሰፖርትድ ፈርናው ገላይል ነኝ።
ምናልባት ኮኔክሽኑ ስቴብል ካልሆነ ሊያስቸግሩት ይችላል። ምናልባት የኢንተርኔት ኮኔክሽኑን አር- አይተውታል።
Okay ኢንተርኔት ይሆናል ምናልባት አዎ ከኢንተርኔት connection ጋር የተገናኘ ይሆናል።
እ፣ እንጂ እየሰራ ነው።
እየሰራ ነው። አዎ።
እም፣ በቃ እሺ፣ thank እሺ፣ ስለደውሉ እናመሰግናለን። ሌላ የምረዳዎት ነገር አለ?
አይ አሪፍ ነው። በቃ thank you።
ስራ ደግሞ ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን።
እሺ፣ እሺ፣ thank you፣ thank you።